ደውሎ ላግዘበኝ ይላል።
hello ሁሉ ስፖርት ነው በምን ልርዳዎት
ሰላም ዋልሽ። እንዴ ለቤት
ሁሉ ስፖርት password ጠፍቶ ነበር
እሺ
እና እንዴት ነው መመለስ የሚቻለው?
forget password ይበሉት login የሚለው ላይ አዎ ቢው ነበርና ደቂቃ ጠብቅ ምናምን ብሎኝ አይልክም መልሶ።
OTP የኔትወርክ ችግር ነው ይልክሎታል። ይጠብቁ፣ ደጋግሞ ይጫኑት።
እሺ እሺ፣ አመሰግናለሁ።